ዴይሊ ደውዬለታለሁ
ሄሎ
ወይ ቅድም ደውልልህ ነበረ ስለ ባስኬት ባስኬትቦሉ የኤንቢኤ
አ
እስኪ እንትን ላይ እየው ኦል ላይ እየው ኦል ላይ ግባማ እታች አሲስት ሪዛልት ፕሌየር ቱ ስኮር ምናምን አሉ
እሺ እታች ያውና ችግር ካለ ደውልለት አስቸግሬ ነው እንትን ቀይ አብርቷል ወይስ እዛ እናንተ ጋር
ያንተ ምን ነበር ትኬቱ
ትኬቱ በስት ቤስት ቤት ኦኬ ያንተ ኳስ ነው አይደለ አ ኦኬ በቃ እስኪ ቆይ እየው እስኪ አሁን እና ካላበራው ንገረን
እሺ እሺ